ስለሚሉ አይደል እንዴ እምቢ ስለሚሉ አይደል ሌላ ጋር የሚመቃ የሚቀመጠው
hello ጤና ይስጥልኝ ኖቤላ food አዎ እሺ ከ BeU ነበር የምደውለው
እሺ እሺ በ order ነበር ሰማንያ ዘጠኝ ስልሳ ስምንት ሀምሳ ስድስት የተቀበላችሁትን order መብራት የለንም ሰራ ነው ብላችሁታል
አዎ ለእናንተ ስደውል አለመሳላችሁ ታውቃችሁ ወዲያው ነው መብራት የጠፋው ሲመጣ ደግሞ ያው እየተሰራ ነበር
okay ስለዚህ አልተሰራም
አዎ እየተሰራ ነው ያው ፍርፍር ነው ትንሽ የሚቀር ምን አልከኝ
እርጥቡ ተሰርቷል ያው ፍርፍሩ ነው ትንሽ እንትን ያለው እንጂ በቃ cancel ነው እሺ
እሺ እሺ አትስሩት እሺ እሺ